Resta Lubis Vitra Ringler though.
Uh, we, uh, bakit mo, uh,
Hello?
ከትላንት ወዲያ ማታ እሺ
አንተም ከቤት ቤት ውዝው አድርጌ ነበር።
ወደ ቴ- ወደ ምንድን ነው? ወደ ቴሌብር አካውንት ነው?
አዎ፣ ወደ ቴሌብር አካውንት ማለት ነው። አልገባልኝም። በዚህ ስልክ አይደለም። ስልኩ ልንገርህ፣ አዎ ንገረኝ። ዜሮ ዘጠኝ ዘጠና ስድስት ዘጠና ስድስት
አስራ ስድስት አስራ ስድስት ዜሮ ሁለት ዜሮ ሁለት ሀያ አንድ
እሺ። ስንት ብር ነው?
አንድ ሺህ ብር እሺ አንድ ሺህ ብር withdraw የተደረገ የለም። ሞከርክ እንጂ አላወጣም።
እ? ማለት ሞክረ ነው እንጂ withdraw አላረክም።
okay፣ ቤት ቤት ስም የለም። ቤት ቤት ቤት ስም እንትን አላልንም፣ አልቀረልንም ብሩ ማለት ነው።
እ፣ የ account ክ ላይ እኮ ያልነበረ ብር ነበር እየሞከርክ የነበረው።
እ?
አል account ክ ላይ አ፣
ያልነበረ ብር ነበር እየሞከርክ የነበረው አንድ ሺህ ብር።
ቤት ቤቱ ላይ አዎ failed failed ነው የሚለው እንጂ አ፣ ሞከርክ እንጂ አላወጣም።
አሁንም እኮ ብሩ እኮ እንትን ላይ pend pend ውስጥ ገብቷል። አሁን pend pend ላይ አለ ብሩ።
ትናንትና ወዲያ አይደል ያልከኝ?
አ፣
እሺ ቆይ እስቲ ከ- በሰኞ አድርጌ ልሞክረው።
አዎ በሰኞ አድርጊና ሞክሪ።
በሰኞ ዕለታ በሀያ አም- በአንድ ሺህ ብር ዊዝዶ ያደረግከው አለ ግን እሱም በ voucher አዎ።
ነበረ። already ተጠቅመህበታል እኮ voucher ኡ።
አልተጠቀምኩም፣ አልገባልኝም እንደውም
ቆይ ወዴት account እንደገባ check ላደርግልህ።
እሺ አድርጊልኝ።
ሄሎ ወይ ወደ ዜሮ ዘጠኝ ሀያ ስድስት ሰላሳ ዜሮ ሁለት ስልሳ ዘጠና ስምንት ወደዚህ ስ- Best Bet account ነው የገባው ብሩ።
ዘጠና ስምንት ዜሮ አዎ ዘጠኝ ሀያ ሁለት
ሀያ ስድስት ሰላሳ ሁለት ስልሳ ሀያ ዘጠና ስድስት ስምንት ሀያ ስድስት ሰላሳ ሁለት ስልሳ ዘጠና ስምንት አዎ ወደዚህ account ነው የጋ- የገባው አንድ ሺህ ብሩ። እሺ ዜሮ ዘጠኝ ሀያ አ፣ ዜሮ ዘጠኝ ሀያ ስድስት ማለት ነው።
ዜሮ ዘጠኝ ሀያ ስድስት ሰላሳ ሁለት ስልሳ ሀያ ዘጠና ስድስት ስምንት ሰላሳ ሁለት ስልሳ ዘጠና ስምንት ዘጠና ስምንት አዎ እሺ